hello ጤና ይስጥልኝ ቤት ቤት
deposit አድርጌ ብሩ አልገባልኝም።
okay እሺ በቴሌግራም ላይ message ኡን ላክልን እሺ ልኬ ያለ ቅድም ልኬ ነበረ።
እሺ አዎ በቻፓ ነው አይደለ አዎ፣
አዎ በቻፓ ከሆነ በቻፓ የተደረጉ ሪፖርቶች የገባ አይደለም እሺ ያሳውቀናቸዋል በቻፓ ይስተካከላል እና እንዴት ነው የሚሆነው ብሩ?
እ ይስተካከላል የቻፓ system ሲስተካከል ይገባል
እም።